ሄሎ
ሄሎ አቤት
ሰላም ነው እናት ሰላም ጤና ይስጥልኝ አቤት ይቅርታ ኢንተርኔት ከሌለበት ቦታ ስለሆንኩ ነው ያው ድርጊቱን በደንብ እከታተላለሁ እሺ
እና ለብዙ ሰው ታስተምራለች ትላለች የማስበው ተዋናይት ህፃን ማክቤል ሄኖክ ብትቀርብ ብዬ ተስፋ
አሁን ላይ ያው እፁብ ድንቅ ልጆች የምናቀርበው አምስት ዓመት እና ከዛ በታች የሆኑ ልጆችን ልዩ ተሰጥኦ ያላቸውን ታለንት ያላቸውን ልጆች እየመዘገብን ነው መጠቆም ይችላሉ እርስዎ ያሏትን ያው እንግዲህ ወደፊት ሌላ ፕሮግራሞች ሲኖር እንጋብዛለን አስተላልፋለሁ እሺ አመሰግናለሁ እናመሰግናለን መልካም ቀን